ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
ሰላም ኖት፣ እንደምን አሉ?
እግዚአብሔር ይመስገን።
ሰላም የኔ እናት። በእንትን በቴሌግራም ልኬላችሁ ነበር እና transfer የተደረገ ብር ነበር ወደ ቴ- ወደ ቴሌ ብር አልገባልኝም እስካሁን። screenshot አድርጌ ግን ልኬላችሁ ነበር ቻናላችሁ ጋር።
እዛ ላይ መልስ ስናገኝ እናሳውቆታለን። IT department እያዩሎት ነው።
አዎ ጠዋት ነው የደወልኩት ውዷ አዎ።
ደንበኛ እነሱ ነው የሚያዩት እና አይተው መልስ ሲሰጡ ነው የምናሳውቁት። እየታያሎት ነው። በትዕግስት ይጠብቁ።
በዚህ ስልክ ነው።
እሺ።
እንትን ገሰን